hello hello hello አቤት
ሰላም አዎ
እሺ አሁን አራት ትእዛዝ አይደለ ያለሽ?
አዎ አራት አራቱ ትእዛዝ ሶስቱ ነ ከአራት ቀን በኋላ ነው የሚወጡት።
ከአራት ቀን በኋላ ይመጣሉ።
አዎ እሺ ሶስቱ ማለት ስንት ማለት ነው? ሁለት ሺህ ማለት ነው።
አንዱ ደግሞ እ አ።
ከአምስት ቀን በኋላ
አ- አ- አይ እ?
ግን እሱን ምንድን ነው የምታደርጊው? ከዛ አካባቢ ከ- የእኛ ተወካይ አለ አይደለ?
አዎ ከእሱ ጋር ተነጋግረሽ ቀኑን ማስቀየር ሰላም ታደሰ የሚለው ነው አይደለ? ሰላም እንደምታይ አለች ሌላ ሰላም ታደሰ። አዎ ሰላም ታደሰ።
አዎ።
okay በቃ አይ ስለዚህ እ፣ ቀኑ አ- ከዛ ከዛ አካባቢ ካለው ተወካያችን ጋር ተነጋግረሽ እ፣ እሺ ማስተካከል ም- ትችያለሽ።
አይ ችግር የለውም። መፈልግ ስለምፈልጋቸው ይሄኛውን አ- ይሄኛውን እቀበላለሁ። ችግር የለውም።
እሺ፣ እሺ፣ ያኛውን መልካም December ላይ እሺ፣ ጊዜ፣ አመሰግናለሁ አባ መልካም ጊዜ። እሺ።